ሄሎ ሄሎ፣ አይሰማ
ወጥ ነው። እባክዎ ምን እርዳዎት?
ብር ተይዞብን ነበረ።
ዊዝድሮ ነው።
ዊዝድሮ
እሺ፣ የ transaction history ውን screenshot አድርገው ቴሌግራማችን ላይ ላኩልንና ያስተካከልሎታል አረ ልኬዋለሁ። ቆየሁ ከላኩት የአራተኛ ቀን ሆኖ ምናምን ነው።
ማን ልበል? የቴሌግራም ስሞትን
ተስፋዬ
ተስፋዬ ሆፕ ቲ ሚል ማለት ነው።
እ ሆፕ ቲ ሚል ሆፕ ቲ ሆፕ ቲም
አ ሆፕ ቲ አ
ዜሮ ዘጠኝ ዜሮ አምስት ቤት ነው ስልኩ
አረ አይደለም የቴሌግራሙ ነው።
እ የቴሌግራሙ 12
ሰማንያ ስምንት ሰላሳ አምስት ዜሮ ስድስት አ
እርሱ ያስተላለፉበት ደግሞ ዜሮ ዘጠኝ ሰማንያ አራት ቤት ነው።
አ አሁን የደወልኩልሽ ማለት ነው።
አምስት ሺ ስልሳ አምስት ብር ነው።
አ
እሺ ትላንትና ነው የላኩልን እናሳውቆታለን። ሲስተካከል እናስተላልፍለታል እናስተላልፍሎትና እሺ ቴሌግራም ላይ ግን ትናንት ነው የላኩልሽ።
አዎ ትላንት ነው የላኩት። አይተ- አይቼዋለሁ።
አ እሺ ይስተካከላል፣ እናሳውቆታለን። ደንበኛችን እዛው ቴሌግራም ላይ ጠብቁን።
እሺ ዛሬ ነው ይቆያል።
አ፣ እርግጠኛ አይደለንም። ከተቻለ ዛሬ እናስተካክልሎታለን።
እሺ እሺ አመሰግናለሁ።
እሺ መልካም ቀን።